ሄሎ ሄሎ ሰላም ነኝ።
ሰላም ሰላሳ ሶስት ዜሮ አንድ ወርደን ነበር ሰላሳ ሶስት ዜሮ አንድ እ ምን ነበር?
እንድታስወጪልኝ ነው በእናትሽ መስቀል ፍላወር እሺ ነው የመጣሁት አሁን እሺ፣ ይሄ ሌላ order ይዘሃል?
አልያዝኩም እሺ ቆይ አንዴ አትዝጋው እሺ dispatch ልጠይቅልህ። hello ናቲ አቤት ሌላ order ከለስክ አይወጣልህም።
ኧረ በማርያም አሁን ይኸውልሽ ከቦሌ መስቀል ፍላወር እሺ ገና መድኃኒዓለም ቁጭ ማለቴ ነው እኮ ገብቶኛል ጠየቅኩልህ፣ ግን ሌላ order ብትይዝ ይወጣልህ ነበረ። ግን ሌላ ኧረ order በእናትሽ ካለ ደከመኝ ኧረ በእናትሽ እስኪ
ናቲ እኔ እኮ ማስወጣት አልችልም።